የእስርኛዎች ቤት ሰላም ነው። የባኮ ምልርዳ
እንትን ቴሌግራም ላይ ላከ ሰጉንዶ ብቻ አለሁኝ
ደመኛ አቶ ተስፋው ነው። እሺ ልካውታል። አይተን እኛ ራሳችን እናሳውቆታለን አስተካክለን ስንጨርስ
አልተገደለም ነው የምልህ።
በእኛ በኩል አስተካክለን ስንጨርስ እናሳውቆታለን ደመኛችን።
እሺ መቶ አስራ አንድ ብሎ የሚለው አስራ አንድ ሰዓት ከአርባ ሁለት ደቂቃ ላይ ነው።
እሺ አስራ አንድ ሰዓት ከአርባ ሁለት አ አ
እሺ፣ ደመኛችን
ስልኬም እዛ ላይ አለ። በዛ ነው።
እሺ፣ እናመሰግናለን።